someone to assist us, so to speak. A nagrasznego? ስለሁለትማን ጤና ይስጥልኝ። አሪፍ ሰላም ነኝ። እባክዎ ምን ልርዳው?
ቀነትልኝ ከሶስት ሳምንት በፊት ዲፖዚት አድርጌ አየር ላይ የቀረብን ነበር።
እሺ ደንበኛችን ደውሎ አመልክተው ነበረ እኛ ጋር እንደዚህ አይነት ችግር እንደገጠመው አይ አላመለከትኩም።
ስሙት ማልበር
ሚልኪያስ መሀሪ
አሁን በደውልበት ስልክ ቁጥር ነው የሚጠቀሙት።
አዎ
deposit ነው withdraw ነበር ያደረጉት ደንበኛችን።
deposit ነፃ ሁን
ምን አሉ?
deposit አድርጌ ነበር ወዴት ነበር deposit ያደረጉት ደንበኛችን?
ወደ ሁሉ ስፖርት
ስንት ብር ነበር deposit ያደረጉት?
አ- ብዙ ነው። አንድ ጊዜ አንቺ ከዛም አንድ መቶ ብር ሶስት መቶ ብር ከዛ የ- እየገባ እየመሰለኝ አየር ላይ እየቀረ ነበር።
የ- ያልገባሉት የትኛው ነው ደንበኛችን?
አንድ ሺህ ብር አልገባልኝም።
እሺ መቶ እስከ ሁለት እና ሺህ ገደማ አልገባም።
ሶስት- የትኛው transaction ነው ያልገባሉት? አንድ ሺህ ብሩ አልገባም።
አንድ ሺህ ብሩ አልገባም።
መቶ እና ሶስት መቶ ብሩም አልገባም።
አዎ
እሺ ሌላ ይቀራል?
አ- እንደ specific የሆነ ቁጥሩን አላውቀውም፣ ግን ብዙ ብር deposit እያደረግኩ ነበር። አ- ሶስት ሳምንት ስላገ ስለቆየ ነው የዘነጋሁት።
ከቴሌ ብር ነው ከ CBE ብር ነበር ሳ ከቴሌ ብር